hello ሰላም ጤና ይስጥልኝ።
በአንድ team ወድቄ ነበር እና free bet ካለው አልተመለሰልኝም።
እሺ cashier code ኡን ንገረኝ።
እ cashier code ኡን ንገረኝ።
ID ው ነው
cashier code ኡን ከታች cashier code የምትላለች እና እሷን ንገረኝ።
እስኪ አንዴ ልየው። እንትን ነው እኮ የለም እዚህ ጋር በትኬት አብረን የሚወጡልኝ
እሺ ንገረኝ። ት- ወይ ticket ID የምትለዋን ከላይ ያለችዋን ቴሌግራም ላይ ላክልኝ።
አሁንም አልነግርሽ እዚህ ጋር እሺ ንገረኝ።
ሰባ ሁለት እህ፣ አስራ አራት እህ፣ አራት DS DS DS
DS B ነው D።
D
እሺ
ሀያ ዘጠኝ እህ፣
E እህ፣
አራት F ሰማንያ ስምንት ዜሮ ዘጠኝ እህ።
እንትን ዜሮ ዘጠኝ አልኩሽ ዘጠኝ ሰርዣትና B B ነው። ልቀጥል ምን አልከኝ?
ዜሮ ዘጠኝ ብዬሻለሁ።
አዎ
ዘጠኝ ሰርዣትና B አርጊያት እሺ
ከዛ ድጋሚ እ
ድጋሚ B እሺ
C D F C B F አይ፣ ል- እንትን ይሳሳታል። እሺ እንደዚህ ስትነግረኝ ለዛ ነው ላክልኝ ያልኩክ። ትክክል አይደለም እያለኝ ነው። ስለዚህ ላክልኝ። እሺ ቴሌግራም ላይ
እኔ ስልክ የለኝማ በኮምፒውተር ነው የቆረጥኩትኝ።
እኮ በሌላ ስልክም ቢሆን ላክልኝ አባ። አሁን ስትነግረኝ ትክክል አይደለም እያለኝ ነው። ለዛ ላክልኝ።
እሺ
እሺ።